ሰላም ጤና ይስጥልኝ።
ሰላም hello አቤት፣ አቤት አይሰ- ዳዊት ነኝ ሰማኝ።
ከመቅደላ የምደውለው።
እሺ ዳዊት ሰላም ዋላችሁ?
ሰላም ነው አለን አለን። አንድ ልጅ በአራት ሺህ ብር ትኬት አውጥቶ
እሺ እ፣ ጉቤ ሰባ አምስት shop ላይ ማለት ነው
እ?
ጉቤ ሰባ አምስት shop ላይ I think ልጅቷ የምትለው አላወጣሁትም እንትን ነው የምትለኝ ወረቀቱን እሱ ደግሞ ወጥቷል ላይ ነበር ብሎ ነው እና cross check ማድረግ ፈልጌ ነበረ። ወጥቷል፣ ከወጣ ደግሞ እበላለሁ ነበር ያለኝ።
ትኬቱን ሳይኖር መብላቱን አወቀ እ እ እ?
ሳይኖረው ትኬቱን እዚህ ላይ ሳይኖር ሊሆን ይችል- እ እ?
ውቤ ስንት ነው አልከኝ ጉቤ ሰባ አምስት ውቤ ሰባ አምስት አሁን እ፣ እንትኑ በምን ይታወቃል ታዲያ ምኑ ትንሽ ዊን ሆኖ አይዲ
እ፣ ዊን ሆኖ አየር ላይ የቀረ ትኬት ያሳያል አይደለ?
እ?
እ፣ ለምሳሌ አይ- አይዲዋ አይዲዋ አለች አይደለ እሱን አላገኛችሁትም አላገኘ ነው አሎ ማለት ይርሱ እንታ የምትለኝ አልወጣም ነው የምትለኝ። እሱ ደግሞ ወጥቷል ብላኝ ነበረ። ስለዛ ዊን አድርጌያለሁ የመረጥ ቁጥር ወጥቷል ነው ያለው። ለዛ ነው
hello ወይ እ፣ እስቲ select ያደረገውን ቁጥር ንገረንና check እናድርግ
ነበር ኦድ ኦድ
እ?
ኦድ ኦድ ነው ያለው።
ኦድ አ፣ ከአንድ ከሀያ ደቂቃ በፊት ነው ግን ሀያ ደቂቃ በፊት አ፣
ካሸር ስንት ነው አለን?
ከአሸር ፋይፍ
hello ዳዊት አቤት check እናድርገውና ቴሌግራም ላይ እንልክላለን። እሺ?
ትልክልኛለች። እሺ እሺ እሺ አመሰግናለሁ።
ችግር የለም።